ጫማ ነው አንተ ያደረግ ምን እንደሚያክል በኢየሱስ ኧረ ምን እንደሚያክል እኮ አንተ አልገባህም። ኧረ በጣም አልፎኛል። ለጀለስ ነው የነበርና አሉ ወይ ዘጠና አራት ዘጠና ሁለት ኤልሳቤት ገና እስካሁን አልታዘዘም። ገርጅ ታሰረ ኦስካር
የሞተር ነው።
ኧረ የት ነው መገናኛ ነው ግን
ዘጠና ዘጠና ሁለት ነው ያልኩት። እስኪ አንዴ መስመር ላይ ጠብቀኝ።
ገናውን መስራት የጀመሩ
Okay ታዟል
እ
ታዘዘልህ ነው አልታዘዘም?
እኔ እኔ ራሴ አዘዝኩኝ። ገና እኔ ነኝ። አሁን ወደ ስንት ደቂቃ ነው የቀረው? ሀያ ምናምን ደቂቃ ነው የቀረኝ።
ዘጠና አራት ዘጠና ሁለት ነው ያልከኛ።
አዎ ኦኬም እንዳይገባብኝ።
አሳውቅልሃለኝ አሁን እንደታዘዘ።
አዎ ሰዓት ሰዓት ሰዓት እ